ሄሎ ጤና ይስጥልኝ ኢንዱስትሪዎች ረዴት ነኝ።
አስራ ሁለት ሺህ ብር ትራንስፈር አድርጌ አልገባልኝ። ምንድነው ተደጋጋሚ እንደዚህ አይነት ችግር ስልክህን ገጥሞኛል።
ንቃሪ ዜሮ ዘጠኝ
እ?
ስልክህን ንቃሪ ዜሮ ዘጠኝ አሁን የደወልኩልሽ ዜሮ ዘጠኝ አስራ ሰባት አርባ ሁለት ሰላሳ ሶስት አስራ ስምንት
አርባ ሁለት ሰላሳ ሶስት አስራ ስምንት
ስንት ብር ነው?
ወደ ሰባት ሺህ ቴሌ- ብር።
ወደ ቴሌብር መጡ።
እሺ ሌላ ወይ አስራ ሁለት ሺህ ብር ነው።
አ
በቃ process ላይ ነው። ይገባልሃል። እሺ አሁን እ እ ይገባልሃል አሁን
እሺ